ለውጥ ነው ያስብሉ መስት ቤት
እሺ እና ትላንት ቆርጠን ነበረ። እሺ
ምንድን ነው
ትናንት ቤስት ቤት ቆረጠን ሁለት መቶ ሁለት መቶ ዘጠና ነበረ ዊኑ
ሁለት መቶ ዘጠና አዎ ዘጠና አንድ ነበረ ግን አንድ መቶ ዘጠና ዘጠኝ ነው።
እሺ አንድ ይጠብቀኝ። እሺ መስመር ላይ ጠብቀኝ። ስፖርት ነው ኳስ?
አዎ ስፖርት ስፖርት አዎ እሺ ትንሽ ቴክስትን መልሰ
ሄሎ ሄሎ ሄሎ ሄሎ፣ ሰላም ነው?
ሰላም ነው።
ካሽር ይላል
እ ካሽር ድንገሩ
እ ትላንት ነበር መቶ ሁለት መቶ ዘጠና ነው ዊኑ ቆርጠን ኦዱ ነው።
አዎ ኦዱ እሺ አይ ኦዱ ዊን ዊን ዊኒንግ ዊን ዊኒንግ። እሺ እሺ
ሁለት መቶ ዘጠና አንድ ነበር ግን የሚገባው ሲ- ሲያሸነፍ እም መቶ ዘጠና ዘጠኝ ነው የገባው ስንት ዘጠና ዘጠኝ እሺ። void የሆነ ጨዋታ ነበር።
እ void የተደረገ ጨዋታ ነበር።
አዎ
okay ለዛ ነው የዛ ጨዋታ odd ይወጣል እና winning ይወጣል?
amount ኡ የሚቀንሰው ለዛ ነው። አዎ ለምሳሌ ከተራዘመ ወይ ለምሳሌ over two goals ብለውት ሁለት ጎል አዎ።
ከገባ እሺ ያው over ም አይደለም under ም አይደለም ማለት like win ም አዎ።
lose ም አይሆንም። ስለዚህ ይወጣል፣ odd ኡ ይወጣል።
አሀ ኦይ ስ- ስለ ችግር ነው odd ኡ
odd ኡ ይቀ- አንድ ይደረግና አ void ይደረግና ሌሎቹ odd ኦች ተባዝተው ነው winning የሚሰላው። ለማንኛውም cashier code ኡ ከነገሩኝ check ላድርግ ይችላል።
okay jackpot jackpot እና
jackpot አው jackpot ሁሉም ይገባል። አ ማ- ገንዘቡ jackpot ላይ ቆርጠው ሲያሸንፍ ነበር እ?
አሁን የገ አሁን የቆረጠ ነው።
አዎ ለምሳሌ እርስዎ ብቻ ከሆነ ያሸንፉት፣ አዎ ሁሉንም ገንዘብ ያሸንፋል። ሌላ ለምሳሌ የስልሳ ሺህ ብር ሆኖ አ prize pool አይደል የሚለው ስልሳ አዎ።
ሺህ ብር ማሸነፍ ይችላሉ። maximum ማሸነፍ የሚችሉ ስልሳ ሺህ ብር ነው። ከዛ አዎ።
ግን እም።
ሌላ ሰው ለምሳሌ ትክክል ገምቶ ከሆነ አ ሁለት ከሆኑ አሸናፊዎች ሰላሳ ሰላሳ ሺህ ይሆናል ማለት ነው። ሶስት ከሆኑ ሀያ ሺህ ምናምን እንደዛ እያለ ይቀጥላል።
okay እስ- እሺ እሺ thank you እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን